ሄሎ
ሄሎ፣ ሄሎ ሰላም ይሰማናል?
ስለ የሚስማ ማኑ እሺ፣ ሰላም ነው?
ጄሪያ ልክ እንደ ሄኖክ ነው ጄሪ ትኖራለች።
አዎ፣ ላገናኝ። ማን ልበላት? አባ ሄኖክ ሄኖክ
Hello አቤት ሄኖክ እንዴት ነሽ?
አለን እግዚአብሔር ይመስገን ዛሬ ተጨቃጨኩኛ እ
ዛሬ ተጨቃጨኩኛ ኧረ ችግር የለም
ሄኖክ አንድ ላይ እ
scan አያደርግም እም፣ ትኬትም እየወጣላቸዋል።
አ እናንተ ጋር ብቻ አይደለም ሁሉም ጋር ነው ይሄን ነው ኧረ እባክሽ ማርያምን አሳውቀናልና እያስተካከሉት ነው ትንሽ system አስቸግሮ ነው ነው።
አዎ አዎ
እሺ እሺ በቃ ይስተካከላል ያው ትንሽ ሌት ይሆናል ይመስለኛል እንጂ ይሆናል ቆይቶ ይለቀዋል እሺ።
ግን እስከዛ ድረስ ያጠብ